ሄሎ አቤት ሰላም ጤና ይስጥልን ቢንያታ እግዚአብሔር ይመስገን
እም፣ ሰርካለም አቤት አዎ ማን ልበል እቺ ከዊ ፕላስ ነበረ የምደውለው
ከየት አልሽኝ ይቅርታ ዊ ፕላስ የእኛን application አውርደሽ ነበር አዎ እሺ አን ለተጠቃሚነት ነው ለአሽከርካሪነት
እኔ ለመጠቀም እሺ አሁን አንቺ የተመዘገብሽው አሽከርካሪዎቻችን የሚመዘገቡበት ላይ ነው ኦኬ እና ተጠቃሚ ከሆንሽ ዊ ፕላስ solution user የሚል አለልሽ እሺ እዛ ላይ እንደ በፊቱ register በማድረግ የምንሰጣቸውን አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች እንዲሁም አሸናፊ አ- የሚያደርግሽን referral code እዛ ላይ ታገኛለሽ ማለት ነው አሀ
ዊ ፕላስ ሶሉሽን ዩዘር ኦኬ እዛ ላይ register እንድታደርጊ ነው አመሰግናለሁ መልካም thank ቀን you ይሁንልሽ ናንቺ ሰዎች እሺ